ሄሎ
ሄሎ
ኦኬ እሺ እ?
ስለዚህ እነዛ ስልኮች ምናልባት spam ይሆናሉ እያልከኝ ነው?
እኔ ምክንያቱም ይኸውልህ እኛ ስንደዋወል አሁን ለምሳሌ hold ላድርግህ hello hello አዎ አድርገኛል hold አድርገኝ
እ?
hold አድርገኝ
አዎ እኮ ያንን drop ላድርገው ብዬ ነው። አሁን ይኸውልህ ይሄ ይሰራል እ?
አዎ ይሰራል ደውል እኔ hold ላድርገው እሱ ነው አልችልም hold እ፣ hold አሁን የ- እ፣ ቅ- ቅዱስ አቤት hold ላደረገ ነው እኮ እሱ ካልዘጋው እኮ እሱ ጋር ስልኩ አይመጣም ያንተ እ። እ፣ okay እሺ ድምሩ አሁን እ፣ እዝ- አንተ ሆን hold አድርገው hold አድርገውና እዝራ እየደወለ ነው እሺ call ውስጥ እንደገባ hold ያደርገዋል አሁን አባባሌን አ- ገባ ቅ- ቅዱስ queue ላይ ይገባል እያልከኝ ነው?
queue ላይ ይገባውና ከ- ስልኩ ላይ ሆኖ hold ያደርገዋል
እሺ የ- የእኛ hold ማለት ነው የሚሰማው።
አይ የቴሌ hold የቴ- ስልኩ ነው እዝራ እኮ ነው hold የሚያደርገው normal ደውሎልህ hold ያደርገዋል እሺ
አሁን hold አድርጎታል እሺ
እ? hold አድርጎ- እሺ ልዝጋው ታዲያ እንትን አልገባኝም።
ይኸውልህ እሺ እዝራ ልክ የ waiting music እኛ የምናዳምጠው አለ አይደለ አዎ እሱ ላይ ሆኖ hold አድርጎታል የቴሌን music ነው እየሰማ ያለው hold አድርጎት ማለት ነው እዝራ
እንዴት ሆኖ አይደለም ይኸውልህ እ አንተ ደግሞ hold አድርገዋል በስልኩ hold አደረገው በቃ ልክ አንተ normally ወደ ስልክ ሲደወል hold እንደምታደርገው ማለት ነው።
አዎ ደውሎ hold አድርጎታል አሁን ስልኩን አንተ እሺ።
የሚሰማ ስለዚህ ስታነሳው የሱን የቴሌ music ነው
okay ስለ- ምናልባት ታዲያ እነዚህ ስልኮች ታዲያ spam የሆነ ናቸው ማለት ነው እኮ እንትን እናደርጋቸዋለን ምክንያቱም በጣም continuously ነው የሚደውሉት ስለ አሁን ምን መሰለህ የምናደርገው ስልካቸውን flag እናደርጋቸው ወይ ደግሞ ከተቻለ አዎ flag እናደርጋቸዋለን ግን ይኸውልህ እም፣
አሁን እ- እ- እ- እኮ queue ውስጥ ገብቶ እዝራ hold አድርጎታል። እሱ ጋማ አይመጣም፣ ይሄን ይዞታል። ከ- ከኔ ጋር ብለው ያ በሱ እኮ ነው። እዝ- ቅዱስ አቤት የእዝራን አሁን አንሳው።
እሺ